hello hello ጤና ይስጥልኝ ምን ልታዘዝ ቴሌቪዥን ቴሌቪዥን ነው ምን ልርዳው
ደግሞ ሌላውን የሚያነጋግሩ ኢንፎርሜሽን ነው የምንፈልገው።
እሺ ቴሌቪዥን ጌም ነው የጥያቄና መልስና የድል ጨዋታ አሉ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው መረጃ ያገኛሉ ሰባ ቁጥር ተጭነው አማርኛ ያሉ ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎ ዲሞክራ የሚል ይመጣል ጥያቄና መልስ በኮይን የድል ጨዋታ በትኬት ነው የሚጠቀሙት
እሺ
እሺ